ከላይ
ማለት እንትን ትኬት አንዴ እንድታይልኝ ነበር።
እሺ ንገረኝ። እሺ አስራ ሶስት ሀያ አራት እሺ
ሰላሳ ስድስት አስራ ሶስት
ሌላው አቤት ሁለት ጨዋታ ወድቋል። እሺ lost ነው።
እ? እ?
ሁለት ጨዋታ ወድቆብሃል። lost ነው።
ኧረ አዎ ሌላ አለ?
በቃ ይኸው ነው።
እሺ በቃ እናመሰግናለን ስለደወልክ። መልካም ቀን